hello hello ሰላም ጤና ይስጥልን መሳይ
አቤት ከ We Plus ነበር ምደውለው የእኛን application አውርደው ነበር
ከየት We Plus
አዎ ለአሽከርካሪነት ነው ለተጠቃሚነት
ለተጠቃሚነት እሺ We Plus Solution User የሚል አለ ለተጠቃሚነት እርስዎ አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለተመዘገቡ ነው We Plus Solution User የሚለው የተለያዩ አገልግሎቶቻችን የሚገኙበት ከሶስት መቶ ሀምሳ በላይ game ያለበት እንዲሁም አሸናፊ የሚያደርጉትን referral code የያዘ ነው እና እንደ ተጠቃሚ We Plus Solution User የምትለዋን አውርደው እንዲጠቀሙ ነው
እሺ እሺ አመሰግናለሁ መልካም የስራ ቀን እሺ